Hello ጤና ይስጥልኝ። Donkey Tube ነው ምን እንርዳዎት።
የ stand-up comedy ው ቀኑ መች ነበረ?
ነገ 11 ሰዓት ነገ ስንት ሰዓት?
11 ሰዓት ተኩል የት ነው አድራሻው?
ምን አሉኝ?
አድራሻውስ የት ነው?
ካሳንቺስ ኮንቲኔንታል ህንፃ
ኮንቲኔንታል ህንፃ?
ኮንቲኔንታል ሆቴል ሆቴል ሆቴል ይቅርታ፣
ኮንቲኔንታል ሆቴል?
አዎ፣ ኢንተርኮንቲኔንታል ማለት ነው።
አዎ፣ ነገ 11 ሰዓት ላይ ነው።
አዎ
screenshot ኡን እዛ በ description አዎ፣ ይችላሉ። ይዘው ሲመጡ እዛ እኛ ትኬት ትሰጦታለን።
Alright ከአስር ተኩል ጀምሮ ማስገባት እንጀምራለን።
ከስንት ሰዓት?
ከአስር ሰዓት ተኩል ጀምሮ
Okay እሺ እሺ እሺ እሺ